ያው በእናትሽ ማታ ትናንትና ጫውቲ በጀስ ቤት ጫወትቼ ሶስት መቶ ብር ለእኔ ስልክ ልማስተላልፍ ነበረ። ብሩን ስልኬን አልደረሰም፣ ጫወታውን ወጣ።
አንድ መስመር ላይ ጠብቀኝ እሺ።
እሺ አቤት
አቤት
አቤት፣ ሰማለ withdraw አድርገህ ነው?
አው ብሩን ስልኬን ጫወታው ወጣ፣ ስልኬም አልደረሰም።
okay እሺ፣ አንዴ ጠብቀኝ።
ሶስት መቶ ብር ብር ነበር።
ቤስቤ ቁጥርን ንገረኝ ዜሮ ዘጠኝ